ሄሎ
አቤት
hello፣ ጤና ይስጥልኝ።
አብሮ ይስጥልን። እስኪ በመስቢ መስመር ይልኝ የቆረጠብኝ ብር አላስቀምጥልኝ ብሎ የተከፈተ ነገር ካለ ዝጊልኝ።
እሺ እንደዚህ አድርገህ ዝጋ። አሁን ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውልና
ኮከብ ሰማንያ ዘጠኝ ነው።
አይደለም ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ።
እ ከዛ ስድስት ቁጥር ነካ።
ኮከብ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ስትደውል ስድስት ቁጥር ነካ። መረጃ ሲመጣልህ
እሺ፣ ኮከብ ስድስት ሰማንያ ዘጠኝ አይደለም ኮከብ ዘጠኝ ሰማንያ አምስት
ዘጠኝ ሰማንያ አምስት አዎ
እሺ እሺ